ሄላ
ሄሎ፣ ጤና ይስጥልኝ። ራይል አብሮ ይስጥልን። አቤት።
ከቺፕቺፕ ነው የምደውልሎት።
እሺ ቀን ላይ ደውለው ያልደረሰኝ ዕቃ አለ ብለው ነበር አይደለ?
ምን አለኝ?
ቀን ላይ ደውለው ያልደረሰኝ ዕቃ አለ ብለው ነበር አይደለ?
አ አ
እ፣ ምንና ምን ነበር? አንዱ ቀይ ስር ነው።
አ አንዱ ቀይ ስር ነው። ሌላ ያ እንትን ነው ፓስታና ቲም እንትን ድን ብርቱካን የሺ በሚለው የሺ group ላይ አ okay። ስለዚህ ሌላ ዕቃ ደርሶታል አይደለ? ከሶስት ውጪ ሳይቀር ነበረ። አ፣ ሌላ ገብቷል።
ሻይ ቅጠል ደርሶታል።
አ ትላንት መጥቷል።
okay። ስለዚህ በቃ እሺ። ስለዚህ ሁለቱ ዕቃ ይላክሎታል ለነገ፣ የየሺም የእርሶም ዕቃ።
አ በቃ እሺ፣ እሺ፣ መልካም እሺ።
ከነገ እንዳይዘለሽ። አመሰግናለሁ።
እሺ።